hello ጤና ይስጥልኝ አቤት
አብሮ ይስጥልኝ ነው።
ወይ ሰላም ል
ከቴሌብር account እሺ ወደ ቻፓ ለመውሰድ ቴሌብርን አማራጭ አድርጎ አያቀርብልኝም ዛሬ።
እ፣ ቴሌብርን
አሁን ሲቢኢ ብር አለ እሺ እነ አዋሽ አሉ አይደለ? እዛ ቦታ ላይ ቴሌብርን አማራጭ አድርጎ አያቀርብልኝም ምን ላይ ነው የሞከርከው? ቻፓ ላይ ነው ወይ ሳንቲምፔይ ላይ?
ሳ- ቻፓ ላይ።
ቻፓ ላይ ነው የሞከርከው?
አዎ እስቲ በሳንቲምፔይ ሞክረው፣ እዛ ላይ ይኖራሉ። እሺ ሳንት ሳንቲምፔይ የሚል አለ፣ ከቻፓ በኋላ ሳንቲምፔይ የሚል አለ፣ እዛ ላይ check አድርገው።
እሺ እሺ